Hello
hello ጤና ይስጥልኝ።
hello ጤና ይስጥልኝ። ምን ልርዳው?
እ፣ እሺ አክሲዮን እየተሸጠ መሰለኝ ፍሊንትስቶንስ ነው።
አ ፍሊንትስቶን ሆምስ ምን ልርዳው እየተሸጠ ነው። አክሲዮን ያለ- እየተሸጠ ነው።
እ፣ አዎ፣ እየተሸጠ ነው።
የቱ ጋር ነው እንትናችሁን የማገኘው? head ቢሮአችን office ኣችሁን የማገኘው head head ነው?
office ኣችን ገርጂ ነው። ገርጂን ያውቁታል? እ፣ ኮሪያ ሆስፒታልን
እሺ ኮሪያ ውስጥ አልጋ ከኮ- ከኮሪያ ሆስፒታል ወደ head offi- እን- ወደ እ፣ እንትን ቦሌ ሆምስ የሚያስወጣ መንገድ አለ፣ አስፋልት
እሺ በቃ እሱ እሺ።
ጋር ነጭ እ፣ እ፣ ህንጻ አለ። ፍሊንትስቶን የሚል ያያሉ።
እሺ አ፣ አነስተኛው መጠን ስንት ነው?
አርባ አክሲዮን አነስተኛው የአንዱ አምስት መቶ ብር ነው።
እሺ አመሰግናለሁ።
ስሞትን ማን ልበል
እሺ እየው እባላለሁ እዮ መቼ ይመጣሉ ታዲያ?
ማለት በተመቸኝ የ- የእረፍት ሰዓት ላይ እመጣለሁ።
አዎ አይ ቀጠሮ ለመያዝ ነበረ እሱ ይመጣ ግን ቀጠሮን at least በዚህ በሉኝና ቀጠሮ ለያዝ።
ራሴ እንትን በተመቸኝ ሰዓት አይሻልም? እንትን ወደዛ ብመጣ ማን ማ- ማ- ማንም አይኖርም እንደዛ ቢሮ ላይ አይ አለ ሰው አለ። ያው እኔ ቀጠሮ ለማስያዝ ነበረ እንጂ ሰው አለ። ወይ በዚህ ሳምንት ወደ ሮብ ሐሙስ አስ- check አደርጎታለሁ ደውዬ።
እሺ እሺ መረጃው የት ነው የሰሙትኝ?
ኢቲቪ ላይ ቲቪ ላይ። okay እሺ እሺ። መልካም ቀን። ሰላም ዋሉ።
ተወላች እሺ